ሄሎ ሄሎ እንዴት ዋል ቢሯችሁ የት ጋ ነው ያለው? ይታ እ እ አዎ እ እስ ሌላ እሱን አላውቅም። ስቴዲየም የት አል- አልሰማሁሽም። ቤተ ዛታ እሺ፣ እጠይቃለሁ። እሺ
እሺ እንደዛ ከሆነ ወደዚህ ጋር የትራንስፖርትና ሎጂስቲክስ ሚኒስቴር አለ። ከቤተ ዛታ ወደ ደረድ ሽፍቲ ማለት ነው።
እሺ ከዛ እሱ ፊት ለፊት አንድ ቢዝነስ ሴንተር የሚል ህንጻ አለ። አንድ business center
እሺ ምን- አንድ አንድ business center አዎ፣ አንድ business center
እሺ ከዛ እሱ ላይ አራተኛ floor ላይ እና አምስተኛ floor ላይ ቢሮ ቁጥር አራተኛ ላይ normally አራተኛ ላይ እና አምስተኛ ላይ